ምንጭንም ስፖርትም ነው።
አሁን ስለ ቁጥር ላክልኛል ሲል ይችለኝ እና አልገባልኝ ገቢ አልሆነልኝ ማተመላሽ አልሆነልኝ ብዬ
ስልክ ቁጥር ይስጡን። በቴሌግራም ነው ያሉት።
ና ልክ ያለው እሺ በቃ እዛው ላይ ቴ- ስልክ ቁጥር ከላኩ ስ- ስለምና ስለምናስተላልፍሉ መልስ እናገኝ እዛው ቴሌግራም ላይ ስለምናሳውቁት በቴክስት እኮ የሆነ ነገር ተላልፎልኛል እኮ አሁን እኮ የሆነ ነገር ተ- ማለትም ቴክስት ተጽፎ ል- ያ መስ- ስለው በውል ጠይቅኖት አይደል ደንበኛችን አ- አዎ፣ ያ ከዛ ማለት በኋላ ስልክ ቁጥሮትንና የላኩልን screenshot አንድ ላይ ልናስተላልፍልዎ ስለሆነ በትዕግስት እ።
ይጠብቁ። እናገኝ እዛው ቴሌግራም ላይ እናሳውቆታለን።
እሺ